በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተ አይደለም ሆይ የፈጠርከን ሁሉ ያንተ አይደለም ሆይ በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመራብ ያንተ አይደለም ሆይ የፈጠርከው ሁሉ ያንተ አይደለም ሆይ ኪሩቤል፣ ሱራፌል፣ ቅዱስ ስሉስ ያሉ መላእክት በራማ የሚያመሰግኑ ድንቅ መከራ ያል ኤልሻዳይ ነህና ትቢያነን መለስተ ምንሳለኝና ትቢያነን መለስተ ምንሳለኝና በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመዳብ ያንተ አይደለም ሆይ የፈጠርከው ሁሉ ያንተ አይደለም ሆይ ቅዱሱን መስዋዕት ልዑል ስለሚወድ ምን ይዤ ልምጣና በአምላኬ ፊት ልስገድ? ወደ ላይ በሰማይ ወደ ታች በጥልቀት አምላኬ የታለ የማትገኝበት ጌታ ሆይ የታለ የማትገኝበት በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመራው ያንተ አይደለም ሆይ የፈጠርከው ሁሉ ያንተ አይደለም ሆይ በኪዳን በጸሎት ቅዳሴ ሰዓታት አንተ የሰጠኝ የመንፈስ ቅዱስ ሀብት መልሰን ወዳንተ ብንሰጥ ምንድነው ተወው ጉዳችንን ስስታችን ይኸው ተወው ጉዳችንን ስስታችን ይኸው በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምን አመላው ያንተ አይደለም ሆይ የፈጠርከው ሁሉ ያንተ አይደለም ሆይ ሀብትና ንብረቴስ ጉልበቴስ ምንድነው? ጤናን የሰጠኸኝ ካንተ በቀር ማነው? በሰጠኸኝ እድሜ በሕይወት ዘመኔ ከገላዬስ ቢሆን የትኛው ነው የኔ? ከአካላቴስ ቢሆን የትኛው ነው የኔ? በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለም